ጤና ይስጥልኝ ጋሻ ሞላ
አብሮ ይስጥልኝ።
ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር።
አዎ ተመዝግቤ ነበረ።
አሽከርካሪ ነው ወይስ እንደ ተጠቃሚ ነው የተመዘገቡት?
እንደ ተጠቃሚ ነው እንጂ አሽከርካሪ አይደለሁም።
እሺ ተጠቃሚ ከሆኑ ዊፕላስ ሶሉሽን user የሚለውን ነው ማውረድ ያለቦት። አሁን የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው።
ዊፕላስ ሶሉሽን user አዎ የሚላለ እሱን አውርዶ መጠቀም ይችላሉ። application ኣችን ላይ አርባ አራት service ኦች ታክሲ ማዘዝ ከፈለጉ የትራንስፖርት አገልግሎት ሶስት መቶ ሀምሳ game ኦች አሉ። እነዚህ መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉትን referral code ያገኙና ተወዳድረው ያሸንፉ።
እሺ እሺ፣ አመሰግናለሁ።
እሺ መልካም ቀን። እሺ
ሰላም